ጤናው አቤት እሺ ሶስትና ከፍቼዋለሁ። አጠቃላይ የተሰራው ሶስት ሺ ሶስት መቶ ሀምሳ ነው።
እንደዛ ነው የሚለኝ ባኮፊሳ አዎ ከዛ ቤተልሔም የሚለው ካሻሽ ሰባት ስልሳ ዘጠኝ ቤተልሔም ሰባት መቶ ስልሳ ዘጠኝ ሰባት መቶ ስልሳ ዘጠኝ እሺ አዎ እ ከዛ ወርቅነሽ እ እንግዳ የሚለው ደግሞ አራት መቶ ሰባ
አራት ሰባ ሴት አዎ።
ባኮፊስ ግን ሁለት ዘጠና ነው እኔ ጋር እያሳየኛለ ያንቺ ላይ በስልክሽ ነው ወይስ ኮምፒውተር ላይ ነው የምታዩ?
ኮምፒውተር ላይ ኮምፒውተር ላይ ቀኑ ልክ ነው?
አዎ ልክ ነው አዎ እም፣ እሺ የጽዮን ደግሞ ሁለት ሺ አንድ መቶ አስራ አንድ እሺ back office ላይ ደግሞ ሁለት ሺ ሁለት መቶ ዘጠና አንድ ነው የሚያሳየኝ። settlement ላይ ደግሞ ሁለት ሺ አንድ መቶ አስራ አንድ እሺ የጽዮን ማለት ነው።
አዎ የእሷ የጽዮን ልክ ነው ሁለት ሺ አንድ መቶ አስራ አንድ ልክ ነው።
በ settlement ኡ መሰረት ማለት ነው።
አዎ የ settlement ኡም ሁለት ሺ አንድ መቶ አስራ አንድ ነው የሚያሳይሽ አይደለ?
settlement ኡ ሁለት ሺ አንድ መቶ አስራ አንድ እኔም ጋ እንደዛ ነው በ back office የሚያሳየኝ።
ደግሞ ሁለት ሺ ሁለት መቶ ዘጠና አንድ የእውነት የእውነት እስቲ እስኪ ዩዘርሽን ፎቶአችሁን ላኪ- ላክልኝ።
user ሽን ላኪልኝ በዛው user ና password ሽን ላኪልኝ።
እኔ እዚህ ያንቺ ሴት የባንክ የማደርግበትን office ሽን። አዎ ግን የዚህኛው እንደዚህ ነው። እሺ በዚህ መሰረት ተቀበያቸው።
የወርቅነሽ አራት ሰባ የወርቅነሽ ጻፈውና ያልሽኝን አራት ሰባ አዎ አንቺ እስ- አራት screenshot ሰባ።
አድርጌ ላክልሽ ቴሌግራም ላይ።
ችግር የለውም ንገሪ። እንደዚህ እሺ የወርቅነሽ የወርቅነሽ አራት ሰባ አዎ እም፣ የቤተልሔም ሰባት መቶ ስልሳ ዘጠኝ ሰባት መቶ ስልሳ ዘጠኝ አዎ የጽዮን ደግሞ ሁለት ሺ አንድ መቶ አስራ አንድ ሁለት ሺ አንድ መቶ አስራ አዎ።
አንድ እሺ ይችኛዋ difference ያለውን ደግሞ ቆይ ልላክልሽና check አድርጊ ላኪልኝ።
ሳናወጣ ሴት እሺ በዛውም user ና password ላኪልኝ እንድገባበት።